ሄሎ ሄሎ ጤና ይስጥልን ቤት ቤት
በረከት ነኝ ድሬዳዋ እሺ በረከት
ለጋሬ ሾፕ ዲቮክሱ እየሰራልን አይደለም ምን አልከኝ
ለጋሬ ሾፕ ዲቮክሱ እየሰራልን አይደለም ቦክስ እየሰራልን አይደለም
ሄሎ ሄሎ አይሰማም
ይሰማል ዚቦክስ እየሰራልን አይደለም አዎ ለጋሬ ሾፕ ዲቪ ቦክሱ ጌሙን አውርዶ ጨርሶ ምን ብሎ ጌሙን ግን እየከፈተልን አይደለም
እሺ በረከት የት ነበር ያንተ ሱቅ ድሬዳዋ ለጋሬ እሺ አንዴ ኢንግሊሽ ትልክልናለህ በምን ነው የምልከው
በቴሌግራም
ቴሌግራም የድሮ የበፊት ቁጥራችሁ ነው አይደለ አዎ አዎ አረ ልኬዋለሁ ይኸው በቀን ለ- አሁን ለአምስተኛ ጊዜ ልኮ ነው እሺ በቃ ከላከው አንዴ ልልክ በረከት ለጋሬ ለጋሬ አገኘሽው እሺ በረከት ነው ያለው በረከት ድሬ የሚለው ነው አይደለም አቤት በረከት ድሬ ዮሐንስ የሚለው ነው
ሄሎ በረከት ድሬ ዮሐንስ የሚለው ነው ሄሎ ሄሎ ሄሎ አቤት በረከት ድሬ ዮሐንስ የሚለው ነው
እ በረከት ድሬ ዮሐንስ የሚለው ነው ዮሐንስ ዮሐንስ የሚል እሺ እሺ አይ ቪቦክሱ